Hello ጤና ይስጥልኝ ቤተሰቤት ላይ ነኝ በኩል ልርዳ ቦነስ በአንድ ራስ ሁለት ብዬ ነበር።
እሺ አንዴ cashier ንገረኝ Cashier code አዎ
አስራ ሁለት አርባ ዘጠኝ
አስራ ሁለት አርባ ዘጠኝ ሰባ ሶስት ሰባ ሶስት በአንድ ሰባ ሶስት መሰለኝ ሰባ ሶስት አስራ ሁለት አርባ ዘጠኝ ሰባ ሶስት ሰባ ሶስት ነው አ በስንት ነው?
አራት ነው በ- የወደቀው አራት እ?
አራት አራት ነው።
አዎ እሺ።
ሌላ አለ check የማደርግልህ ሌላ የለኝም።
እሺ ስለ ደወልክ እናመሰግናለን መልካም ቀን እሺ